ደህና ነህ?
አቤት እንደምን ነህ?
እግዚአብሔር ይመስገን።
ደህና ነህ?
አይ ሰላም አንድ ትንሽ ቀን የቀጠርከኝ ነኝ አዎ አወቅኳት እ አወቅኳት። አዎ ዝም ብለህ ቀጥሮ መጥፋት አይደለም። እሺ
አየሽ፣ እንደዚህ እኮ ነው የሚያደርገው፣ እ?
እንደዚህ ነው አዎ።
የሚያደርገው። ይህም አዎ።
ታታበታል ቀጥረህ መቅረ- መቅረት አይቻልም። ስለዚህ ነው እኔ አይቻልም።
ደግሞ ግድ ያዝ። ደህና ነህ?
እግዚአብሔር ይመስገን። ሰላም ትንሽ እስቲ መስፍን ሞክሪ እያለኝ ቀጠሮ በጣም ነው የሚርቀው።
እም፣ ቀጠሮ ስንት ጊዜ እንደሆነ እዛ አካባቢ ያሉ ልጆች ያዩታል።
እ?
እ- ለእንትን invitation ኑ ልኮታል እሱ አይ ገና አልሄድም። አይ ገና አላክም። ገና ገና ልጀምር እኮ ነው።
okay እናረጋግጥና ነገ አረጋግጠን ልደውልልሽ።
እስቲ ደውልልኝ። ገና ፓስፖርቴ ነው ገና አሁን ነው የማሳድሰው በወረቀት ካልሆነ አይቻልም እኮ እ?
ወረቀት ካልሆነ አይቻልም እኮ ይህም ወረቀት
ከቢሮ ወረቀት ካልሰጣሽ አጽፌያለሁ አጽፌያለሁ። ያው ነው እኮ ችግር የለውም እኮ አንድ አንድ ስድስት ሺህ ብር ትከፍላለህ አሉ።
አይ ውሸት ነው እ? አይ ውሸት።
ት- ትክክለኛ
ለማሳደስ አዎ urgent ብለሽ ስትሄጂ urgent ብለህ ስትል ስድስት ሺህ ብር አዎ፣ አንድ ሰው- ደግሞ ፎርሙን ሙዩና እንሞክር እያሉኝ ናቸው ያሉት። እስኪ ፎርሙን ሞልቼ ልሞክር ነው። ሰኞ ምናምን ይሄዳለሁ።
አም፣ በቃ ነገ አረጋግጬ በደውልልሽ አይሻልም? ታዲያ እስቲ በቃ እስቲ ልሞክር። ይሰጡኛል ግን
ሞክሪያ። ታዲያ መሞከር ነው እንጂ በደምብ አል- አላ- አላ- አልሰጥም ካሉኝ ግን ተ- አልቻቸው ነው የምወጣው እስከ መጨረሻው።
አይ ያን- እኛ አንጣላም። መስሪም እንደማይጣላ ይነግርሻል።
አይ እሱ እጣላቸዋለሁ በ- ተጣልቻቸውም ነው የሄድኩት ይለኛል።
አረ በፍጹም እሱ አልተጣለም አልተጣለም።
እስቲ ልሞክር ብዬ ነው እንግዲህ ሞክሪ እ?
ሞክሪ።
በቃ በቃ ነገ ደውልልሻለሁ።
እሺ እሺ እሺ ቻው።